ሌላው
ደውልሎት ከኢትዮጵያ ነው የምንደውልለት። ኢትዮ ኬር ግሮሰሪ ቤቶት ስም አዎ
እሺ። ደንበኛ ሰሞኑን ከ BGI ኢትዮጵያ የተላከሉት በ text የሄዱት ኮድ አለ።
በስልክ ነው የተላከው።
አዎ በዚህ ስልክ የላከሉት
አይ አል- አልደረሰኝም፣ ግን የ sales ኡ የሚይዙት ሌላ ስልክ ነው።
እሺ። ስለዚህ አሁን ነግሮታል፣ የያዙት
አንዴ ቆይ እሺ።
እሺ።
ወሬ ነው ይዞ ይላል። እሺ ንገሪ ቆንጂት።
እሺ ሀምሳ
እሺ
ሀምሳ ሀያ ሶስት እሺ
ሁለት ዜሮ ሀያ ስምንት እ
ሁለት ዜሮ ሀያ ስምንት ሁለት ዜሮ አምስት
ሀያ ስምንት አማል የምን ኮድ ነው ማ
ይሄ የ BGI ነው። ሰማንያ ስድስት ሰባ ሰባት ደውለው ለጥገና ለቀጥታ ሲደውሉ BGI ኮድ ይጣሉ ይሄን የያዙና ይነግሩናል።
okay አዎ ባለፈው የሆነ ድራማ ምናምን ብዬ ነበረ አዎ እሺ እህ። እሺ እናመሰግናለን።
አመሰግናለሁ መልካም ቀን